ሄሎ ጤና ይስጥልኝ።
አብሮችልኝ ለንደን ካፌ ነው?
አዎ ነው።
ካፌ ነበር የምደውሎት። እንዴት ዋሉ?
እስቲ
እ በፖዝ ማሽኑ ዙሪያ ዋራው ተሰልኝ ነበር።
ይቻላል።
ፖዝ ማሽኑ እንዳለፉት ተከታታይ ጊዜያት የተጠቀሙት አይደለም እና በዙሪያ ያጋጥመው ችግር ካለ ጠየቅ ነበር።
አይ ምን ላ ምንም ችግር አልገጠመዎትም?
አዎ እሺ የሩን ስማንበት ቤዛ
ይዛ እሺ ምንም ችግር ካጋጠማችሁ አምስት ላይ በማንኛውም ሰዓት ልደውል ትችላላችሁ። እሺ እናመሰግናለን። መልካም ቀን